ሄሎ ሰላም ጤና ይስጥልኝ። ቤስቤት ከአርኔ ባኮም ልርዳዎ።
withdraw confirm አድርጊልኝ።
እሺ የቤስቤት withdraw የደወሉበት ነው።
አዎ እሺ እሺ የመቼ ነበረ?
የዛሬ
ስንት ብር ነው?
አምስት ሺህ እና ሁለት ሺህ
እሺ confirmation ስለሚያስፈልገው ነው። አንዴ account check ላድርግ እና እመልሳለሁ። እሺ መስመር ላይ ጠብቀኝ።
እሺ
ተመሳሳይ ቴሌብር ቁጥር ነው አይደለም? 11 35 56 03 አዎ አዎ
እሺ ሁለቱም ከቤስቤት account ውጪ ተደርጎ ወደ ቴሌብር ቁጥር ገብቶላል። እሺ check ማድረግ ትችላለህ። እኛም ስለደወልክ እናመሰግናለን። መልካም